የቀየርከው ነገር አለ?
አንደኛው mute አድርግ። አዎ፣ አይ የዚህ የ mapping ኡ cause ያደረገው መስሎ የነበረ ግን መጀመሪያ እየመጣ አይደለም። የእንትኑ ማለት ነው extension። አሁን ለ short code ኡ የጨመርኳት formatting long number ኡ ሲላክ እንደዚህ ተብሎ ነው የሚላከው። just ራሱ long number ኡ plus ሁለት ሀምሳ አንድ ብሎ ማለት ነው። short code ኡ ሲላክ ይሄን ይጨምርበታል። አየው ሶስት ይልና semicolon አድርጎ phone context ምናምን እንትኑ ላይ ማለት called number ኡ ላይ called extension ኡ ላይ ይሄን ነው ጨምሮ የሚልከው እና የእሱ formatting ነው። ግን እየደረሰም አልነበረም የእሱ የቀየርኩትም ቢሆን። እስቲ ዝም ብለህ ድጋሚ ሞክረው እስቲ።
እሺ እሺ እሺ